በዚህ እንትን ትያለሽ። በቃ ታዩ አታዩም እንዴ? በቃ sorry ፈን
hello hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምደውልሎት።
እሺ እ፣ ወተት order አድርገውን አላክንልዎትም ነበረ።
አዎ አዎ፣ ነገ መረከብ ይችላሉ።
አዎ እችላለሁ።
የት ነው location ኡ?
ከአዲስኩ አደባባይ ጋር እሺ፣ ነገ እንልክልዎታለን። መልካም ምሽት።
እሺ እሺ